መሰረት ምልክት ዘ-
ሜክሲካችሁ ሰው ቢል ያለ ነው ስራ ያገኘው አንድ ኦርደር ሲኑን ሲል
እሺ
ሰማንያ ሀያ
ሰማንያ ሀያ ሄሎ።
እሺ ሰማንያ ወይ ሀያ ሰምቼ- ይሄ ብቻ ሳይሆን ቆይ ሌላም ይዟል። ሰማንያ አርባ አንድ እና ሌላም አለ ሰማንያ ሰላሳ ሶስት ሶስቱም አስተካክል ዝናብ ስለሆነ
ስንት ነው የነገርክኝ? ቅድስት ስልክ እስክሪብቶ ትሰጭኛለሽ?
እህ፣ ሌላ ሰማንያ ደግሞ ሀያ ሰማንያ ሀያ ሰማንያ ሀያ ሰማንያ አርባ አንድ እና ሰማንያ ሰላሳ ሶስት ሰማንያ አንድ ሰማንያ ሰላሳ ሰማንያ ሶስት ሰላሳ ሶስት
ሄሎ አቤት አቤት ሰማንያ ሰላሳ ሶስት ሄሎ
አብ ይሰማል ሰማንያ ሰላሳ ፊኑ ነው ሶስት ነው አሸናፊ አይደለም አዎ ሶስቱም fail ነው ከሆነ ዝናብ እሺ፣ ስለሆነ እሺ fail ነው ሌላ ነገር የለም።
ዝናብ ግን team leader ታወቀ